ሄሎ ይኸውና በቃ ሌሎችን ስራ ይችል ተረጃለሁ። እናንተ ቀልድ ነው ያዛችሁት።
አይደለም ይኸውልህ ብለህ ከፍለህ ይዘኸው ውጣ እሺ። ከነገ ጀምሮ ነው ተብሏል።
እና እንደዚህ ብለህ አሁን ነግሪኝ እንደ መጀመሪያ ይኸው ሌላ እኮ ስራዎቼ የተበላሹ እኮ ነው እናንተ
እኮ እንተ ይስተካከልልሃል። በቃ ወንተ የሚሳከላል ሶስቱም ወርደር ነው ሶስቱም ወርደር ሶስት ወርደር ይዣለሁ።
እስኪ ስጨርስ አሳውቅ። አይ ሶስት ነው
እ
የዚህኛው ይስተካከልልሃል።
ይሄኛውማ ይኸውልህ ምን አስፈለገ